ጤና ይስጥልኝ።
አብሮ ይስጥልን።
ወይዘሮ ያስሚን አዎ ነኝ።
ያሲን እባላለሁ ከፍሊንግስቶን ሆምስ ነበር ምደውሎት።
okay።
ሰኞ ቢሮ ብቅ እላለሁ ብለውኝ ነበረ።
yeah yeah አልተመቸኝም፣ ለዛ ነው።
Okay። እና ነገ ብቅ Okay፣ ይላሉ?
አሳውቅሃለሁ ሳልመጣ በፊት እም፣ አ፣ ስራ ይኖረኛል፣ ግን አሳውቅሃለሁ ሳልመጣ በፊት።
እሺ። in case ደግሞ እ፣ ስራ ቦታ ላይ ሆነው የሚመቾት ከሆነ የሽያጭ ሰራተኞች እያስረዱ ስለሆነ ወጥተው እርሱ ያሉበት አካባቢ ያለውን ሰራተኛ ልክልቦታለሁ።
አሪፍ፣ በቃ አሳውቅሃለሁ። ይስማ።
እሺ፣ እሺ፣ thank you።
መልካም ቀን። Welcome።
መልካም